ሄሎ ነኝ።
ሄሎ ፍቅር ወይ እኔ ሁለት አስራ ሁለት
ሰማንያ ሁለት ምንድን አ፣ ነው?
የኦርደር ይዤ ነበረ። ኦርደሩ የተሳሳተ ነው ስላት አይደለም በአን- የተቀያየራችሁ መስሎ ነው የአንተን ልጅ አለም ወስዶታል አለችኝ።
የአንተን ምግብ ቤት።
ኦርደር ነው ልጅ አለም የወሰደብህ?
ልጅ አለም ወስዶ ወስዶታል። አዎ ምግብ ቤቷ ደግሞ አልሰጥም እያለችኝ ነው። ለእኔ ደግሞ okay የልጅ አለም order አንተ ጋር አለ?
የለም ለ- አልሰራችም ሌላ ማለት ነው። ሌላ ምግብ ግን ተመሳሳይ ምግቦች ወርታቸው አሉ። እኔ እሱን ትሰጠኛለሽ እየጠበኩኝ የልጅ አለም ወሰደው። በዚህ order ማ ልጅ አለም አሳይቶኝ ወስዷል አለች።
ቆይ አንዴ ጠብቀኝ እስኪ። ቆይ አንዴ እሺ
ብሩክ ንጉሴ ከገበ food እሱም ከገበሬ food ነበር አይደለ?
አ mini combo አንድ አይነት ነው የተሰራው እንዴ?
እኔ እንጃ እኔም ግራ ያጋባኝስ ይሄ ነው። ስጠይቃት ቢሮ አሳውቅ እንትን አለ።
ቆይ እሺ መልሼ ልደውልልህ ብሩኬ።
እሺ እሺ